ጤና ይስጥልኝ። ዮሐንስ መኮንን ከዊፕላስ ሶሉሽን ነው የምደውለው። እኛ አፕሊኬሽን ላይ ተመዝግበው ነበር።
ምናሽ ከዊፕላስ ሶሉሽን ነው የምደውለው። እኛ application ላይ ተመዝግበው ነበር። ዊፕላስ ሶሉሽን ዊፕላስ ሶሉሽን አሽከርካሪ ኖት ወይስ እንደ ተጠቃሚ ነው የተመዘገቡት?
አሽከርካሪ ኖት
ይቅርታ፣ በቢሮ ስልክ ደውልሽ በጣም ይታጫል።
እሺ፣ የኔ ነው የማይሰማ?
የአንቺ የኔ ነው የማይሰማው። በቢሮ ስልክ ደውልሽ።
እሺ፣ እሺ፣ እሺ፣ እሺ።